ኪሎ ጤና ይስጥልን ቤት ላ ላ
አቤት አቤት ምን ልርዳክ?
አይ እንትን ቅድም ደውለን ነበር እኮ ያ አስታ- አስተካከላት።
እ ይቅርታ ምን ነበረ? ዲፖዚት ነው።
እሺ እንትን ነበረ ከሲም ገ- ቴ- ቴሌ ከቴሌ ብር ማለት ነው እሺ
የ- ይሄ ቤት ለመጫወት ወደዛ ልምን ከ CBE ነው አስተላለፋችሁት?
አዎ ከ CBE ወደ ቤስት ቤት አስተላለፋችሁ አዎ አልገባላችሁ?
አስተላልፈን message ኡ ተመለሰልን።
okay እየመለሱልን ነው አሁን። እስቲ ትንሽ ጠብቁ። አምስት መቶ ያ፣ ያ።
አካባቢ አምስት መቶ message አካባቢ ነው እየላክን ያለ ነው እና ትንሽ እ።
ጠብቁ። እሺ ይመለሳል። አዎ ካሳው ይመለስላችኋል። ትንሽ ብቻ ጠብቁ።
እሺ ል- እሺ ልጠብቅሽ።
እሺ አዎ ጠብቀን
እሺ